አይስተይ ተነግረኝ hello ጤና ይስጥልን ቤተሰብ ራሄል ገባ ከምንደርዶ ቢሮውን ጠቁመሽኝ ነበር፣ ጠፋኝ። እናት ባንክ ጋር ደርሻለሁ።
ዘርባ ማን ልበል ግን?
አይ እንደ ደንበኛ ለመሆን ላናግር ነበር።
okay እሺ። ከእናት ባንክ ጀርባ አዳማ real estate የሚል አለ
አዳማ real ground estate ላይ። አዎ አዎ ground ላይ።
በጀርባው ልግባ ቀጥታ።
አዎ መታጠፊያ ያለ አይደለ? ልክ እናት ባንክ ይዛ ወደ ካሳንቺስ ባለው መስመር እናት ባንክ እናት ባንክን እንዳለፉ።
ጨርስ መታጠፊያ አለ። አዎ
እሺ፣ እሺ።
ከዛ ወደ ላይ ስትሄድ ወደ ምንድን ነው ይሄ ግራ ወደ ግራ እንትን እናት ባንክ የሚል አለ እሺ፣ ይሄ አዳማ real estate። እሺ አዳማ real estate። እሺ፣ እሺ።